Hello.
ሄሎ ሄሎ።
ጤና ይስጥልኝ።
እግዚአብሔር
ከኢትዮ ነበር የምደውልልዎት እ እ?
ከኢትዮ መቶ ሰላሳ ነበር የምደውልልዎት መልዕክት አልባልዎትም?
መልዕክት ደርሶኛል። አሁን ናት
እሺ መጀመሪያ እንኳን ደስ ያሉት ሳምንታዊ አሸናፊ ናት።
እ
እንኳን ደስ ያሉት መጀመሪያ አሜን አሜን። እንኳን አብሮልሽ ያለ እናቴ እሺ፣ ስሞትም አለ በል
ኤልሳቤጥ በአይነት ባለቤቴ ነች። ባለቤቴ ነው ያወጣ አዎ ሲሙ በባለቤቱ ሰው ኤልሳቤት ማ ኤልሳቤጥ በአይነት ቢሰውር
ኤልሳቤት በአይነት ቢሰውር አ በአይነት ነው።
በአይነት አ እሺ አንዴ ጠብቁኝ።
ዛሬ ጠፋ ነው ማለት ነው።
እሺ የት አካባቢ ነው የሚኖሩት?
አዋሽ አራት ኪሎ
አዋሽ አዋሽ ነው ያለኝ?
አዋሽ ሰባት ኪሎ አዎ አፋር ክልል እሺ እሺ እሺ እሺ አሁን በምነግሮት የቴሌግራም username ኤልሳቤትን ፎቶ እና መታወቂያ ይልኩልኛል።
ኤልሳቤጥ ፎቶዋና መታወቂያ አዎ at ኢትዮ መቶ ሰላሳ ብሎ search ሲያደርጉ የእኛ የቴሌግራም ይመጣልታል። at ኢትዮ መቶ ሰላሳ የያዙትና
ያዝሽ እንግዲህ ቴሌግራም ላይ አውጥ አዎ ቴሌግራም ላይ at እቺ የ keyboardዷ at አለች አይደለ?
አ
ኢትዮ በ small letter
ኢትዮ መቶ ሰላሳ
ኢትዮ መቶ ሰላሳ አዎ መቶ ሰላሳ ኢትዮ መቶ ሰላሳ ገብቶታል አይደል? እቺ atኧ የምትጻፈው ሳትሆን እቺ ባጭሯ a ተብላ የምትጻፈው አለች አይደል? የ keyboardዷ
text አድርግልኝም አይታለ okay እሺ በቃ text ልላክሎት። በዛ ላይ መ- መታወቂያና ፎቶ ይልካሉ። ቴሌብር አላችሁ አይደለ?
አለና እሺ በቴሌብር ይገባል። መታወቂያና ፎቶ ይላኩ መጀመሪያ።